hello ጤና ይስጥልኝ።
hello hello
ጤና ይስጥልኝ።
hello hello ይሰማል?
ይሰማል?
አዎ። አዎ ኢትዮ ቺክን
ዋጋ ማወቅ ይቻላል?
ም- አልበል ስምህን ንገረኝ።
ቀጸላ እባላለሁ።
እ?
ቀጸላ እባላለሁ።
በቀለ ቀጸላ ቀጸላ
እ፣
እምልህ እሺ፣ ሌላው ጥያቄ ሁሌ ሁ- የአንድ ቀን የማያቻሉት ወይስ ከፍ ከፍ ያሉ አሉ?
ምን አልከኝ?
ሻጩቶቹ የአንድ ቀ- የምን ያህል ጊዜ ናቸው?
እ፣ አዲስ ለመጀመሪያ ጊዜ ነው?
አዎ አዎ አሀ ለመጀመር አስቤ ነው።
ለ- አዎ እሺ አዎ ስምህን ንገረኝ እና ስምህን ቀጸላ ቀጠለ ነው።
አዎ አዎ
እህ፣ ቀጠለ ማን?
ገብረስላሴ ገብረስላሴ። እሺ ስልክ ቁጥርህ ንገረኝ። ዜሮ ዘጠኝ ሀያ ዘጠኝ እህ፣ ሰላሳ ዘጠኝ ሰላሳ ዘጠኝ ሰላሳ ዘጠኝ አሁንም አዎ አዎ እሺ ዜሮ ሰባት
ከየት ነበር?
ከቡራዩ አካባቢ ቡራዩ ነው።
አዎ አዎ
እሺ እ፣ ለማዘዝ ነው አይደለ? መረጃ ፈልጌ ነው።
አዎ አዎ የእኛ ተወካይ አለ እዛ አካባቢ okay እ፣ ቡራዩ እ፣ ይመቻል ለመያዝ አሁን
እ፣ አሁን ማለት አሁን ምን መሰለህ የፈለኩት እኔ እህ፣ እ፣ እንትን ጫጩቶቹ የስንት ቀን ናቸው የሚለውን ነው ማለት አሀ የአንድ ቀን ነው።
ሁሉም የአንድ ቀን ናቸው ማለት አዎ ነው ድርጅቱ የሚያከፋፍለው ያ- የአንድ ቀን ጫጩት ነው የሚያሰራጨው።
okay ከዛ በኋላ እነዛኛዎቹ ደግሞ አሳድገው ነው ማለት ነው የሚ- አንተ እስከ አዎ ከአንድ ወር እስከ አርባ ቀን ራሴ ጋር ታቆይና አዎ አ፣ ለገበያ አውጥተህ ትሸጣለህ። በነጋዴ በኩል ወይ ለገባ ወይ- ለገበያ ወይ ለአካባቢ ያሉ ነጋዴዎች ትሸጣለህ ማለት ነው።
okay ዘራቸው ሳሶ ነው ሳሶና ቦቫንስ ናቸው ድርጅቱ አሁን ላይ እየሰራ ያለው።
okay ስለዚህ ሲገርም ያለው ማግኘት እችላለሁ በፈለኩት አ፣ ዶክተር ደቻሳ የሚባል እዛ አካባቢ አለ የኛ ተወካይ። ለእሱ ደውል። እሱም ሙያዊ ድጋፍም ልሰጥህ ይችላል። ምን ምን ማድረግ ምን ምን ማድረግ እንደሚጠበቅብህም እሱ ምክር ይሰጥሃል።
okay አ፣ ስለዚህ ስልኩ ልሰጥህ እችላለሁ።
እሺ ወዳጄ ልስጥ አሁን
እሺ ዜሮ ዘጠኝ hello hello hello ዜሮ ዘጠኝ
አስር
እሺ ሀያ ሰባት
እሺ ዘጠና ሰባት
እሺ አስራ አንድ
አስራ አስራ አንድ ነው መጨረሻው።
አስራ አንድ okay እሺ አዎ ዶክተር ደቻሳ ብለህ ደውልለት።
okay ደ- ደቻታ አዎ ደውልለት እና በቂ መረጃ ታገኛለህ። በቂ መረጃ ካላገኘ መልሰህ መደወል ትችላለህ። ሌላ ሰው አገናኛህ። አንተ እሺ ወዳጄ አመሰግናለሁ አመሰግናለሁ ስለደወልክ። መልካም ጊዜ